ሄሎ አቤት አቤት ምን ልርዳው?
እንትን በለው አስመዝግቢው ዘፈን ነበረ። አስመዝግ ምንድነው እንትን አያሰማኝ ቁጥሩን ስገባ አያሰማኝ። ለእንትን ለሬዲዮ ይላል ለዘፈን ይላል ሬዲዮ ለዘፈን ታስገባ አያሰማኝ። ለምንድነው ይከፈል?
የዘፈን አገልግሎት ላይ ነው ወይስ የሬዲዮ ነው?
ኧረ የዘፈን የዘፈን እሺ ምን
ቁጥሩን ለዘፈን ላስቀጠል ሁለት ነው የሚለው አስገባ።
ሁለት ቁጥርን ስነካው አይመዘግብም ነው ዘፈን ለሙዚቃ ኖት ላይ አዎ አይመዘግ- አይመዘግብም።
ለሬዲዮ አንድ ቁጥር ለሙዚቃ አገልግሎት ሁለት ሲሉ ሁለትን ሲነኩት አይመዘግብም።
አዎ አዎ አዎ።
እሺ እስኪ እናየዋለን። የ system ችግር ነው የሚሆነው። ትንሽ ቆይተው ይሞክሩት። እሺ